hello hello ሰላም ጤና ይስጥልን።
ጤና ይስጥልኝ። refund እንዲለቅልኝ ነበር።
ትኬት ነው?
አዎ
okay። እሺ መስመር ላይ ጠብቀኝ።
ይህ ዘጠና ዘጠኝ ነው ሁሉም ቆይ አንዴ
ሰማንያ ዘጠኝ ናቸው።
ሰማንያ ዘጠኝ ስምንት አርባ
ይሄኛውም ሰማንያ ዘጠኝ ነው። ሁሉም ሰማንያ ዘጠኝ ነው ከሆነማ
ብዙን አጥቻት እኮ ነው።
እ?
hello hello አቤት።
እ ልንገርሽ እሺ አዎ፣ ዘጠና ዘጠኝ ማለት ሰማንያ ዘጠኝ እሺ ሰማንያ ዘጠኝ ሰማንያ ዘጠኝ ስልሳ ስምንት እሺ
አስራ ሁለት ሁለት አስራ ሁለት ሁለት አረ አምሳ አምሳ ሁለት አምሳ ሁለት ነው።
አዎ እሺ
ግባ ግባ ግባ ለዚህ ትኬት
ሰማንያ ዘጠኝ ስልሳ ስምንት ሀምሳ ሁለት ሁለት ነው አይደለ?
አ አይሰራም።
አዎ እያመጣልኝ አይደለም data።
እሺ ልንገርሽ ልንገርሽ እሺ ሌላ አይ ዘጠና ዘጠኝ እሺ ስልሳ ስምንት እሺ ሀምሳ ሁለት እሺ ሁለት
እሺ ይሄ ይሰራል። እሺ አ ዘጠና ዘጠኝ ነው እባክህ። እሺ ሌላ ልንገርሽ አንዴ ይሄኛውን መጀመሪያ solve ላድርግልህ። ይሄኛው መቶ ብር ገብቶልሃል። እሺ ከዛ ሌላኛውን ንገረኝ።
እሺ እሺ
አ ቆይቶ እ ሌላ ልንገርሽ እሺ እሺ ዘጠና ዘጠኝ እሺ ስልሳ ስምንት እሺ
አርባ አራት እሺ ሁለት እሺ ይሄም ስልሳ ብር አለው። ገብቷል።
እሺ እሺ ሌላም ልንገርሽ እሺ ዘጠና ዘጠኝ እሺ ስልሳ ስምንት እሺ አርባ ሰባት እሺ አንድ እዚህ ውስጥ ግባ፣ እዚህ ውስጥ ግባ። አይ ውጣ ከዚህ እዚህ ውስጥ ግባ። እዚህ።
ይሄም ስልሳ ብር አለው።
እሺ ጨርስ ጨርሰሃል?
ዝም ብለህ